Hello Hello፣ ሰላም ጤና ይስጥልን ናቲ።
አቤት ከ ChipChip ነበር የምንደውለው።
ወዬ Okay፣ ChipChip ን እየተጠቀሙ ነው አይደለ?
አዎ።
አዎ፣ ChipChip ላይ መስተካከል ያለበት ነገር፣ ያልተመቾት ነገር ካለ እንድናወራ ነበር የደወልኩሎት።
ኧረ አሪፍ ነው ብያል። አሪፍ ተመችቶታ- ነው።
እም፣ እም።
አይ አሪፍ ነው። እስካሁን አሪፍ።
መስተካከል ትቀጥላላችሁ።
መስተካከል ያለበት ነገር።
እስቲ እሱን ደግሞ ገብቼ ሚስትየውን ልጠይቃትና Okay፣ ነገር- እሺ። እንደዛም- አይቻልም?
እንደዛም ይቻላል። ግን እንዴት ናቸው product ኦቹ? ጥሩ ነበሩ የተቀበሏቸው?
አይ አሪፍ ናቸው። አይ አሪፍ በቃ እናመሰግናለን። እሺ።
ናቸው።
እሺ፣ እሺ።